ሄሎ ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ እመቤት።
ሰላም።
በዚህ ስ- እንትን ደውይ ብለውኝ ቁጥሩን ሰጥተውኝ ነበር።
እሺ፣ የሰራ ስራ እንትን ፈልጌ
የምን ባለሙያ ኖት?
እኔ ረዳት ሼፍ ነኝ።
እዳችሁ እም። ዋ- በተገኘበት እናንተ ጋር ምን ታ- ታገኛላችሁ?
አይ አሁን እርስዎ ሙያዎትን ስለነገሩን በረዳት ሼፍ አስገባለታለሁ ያለምንም ሙያ እ፣ ስለማንመዘግብ ማለት ነው።
አሀ እሺ።
OK፣ እሺ። ማን ልበል ስሞትን?
ውብርስት ውብርስት ውብርፍት ግርማ ውብርስት ግርማ
ውብርፍት ነው።
ውብርስት ግርማ ውብርፍት
ግርማ አዎ። አይ በ- በተገኘበት ማለት አካባቢ ወደ ቀበና ነው የቀረበ ወደ መገናኛ ምናምን ቢኖር
OK፣ እሺ። ስልክ ቁጥሮትን ይንገሩኝ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ እሺ፣ ዘጠና አራት
እሺ።
አስር ሰላሳ ስምንት የስራ ልምድ አለኝ ወረቀት
እሺ፣ የት አካባቢ ኖት?
እኔ ቀበና ነኝ
እሺ። በሼፍነት ልምድ አለዎት?
ሼፍ አይደለም እ፣ በረዳት በረዳት ሼፍ የሀገር ውስጥም የውጭ ምግብ እ፣ አሁን ለምሳሌ እኔ በእንትን ሳይሆን በልምድ ነው ማለት እ፣ ውጭ አረብ ሀገር ነበርኩ በዛ ነው። አሁን ግን እዚህ እየሰራሁበት የስራ ልምድ ተሰጥቶኛል።
OK። እድሜው በርገር ቤት ቢኖር የበለጠ እንደ በርገር ቤት ምናምን
እሺ፣ እድሜው ስንት ነው?
እድሜ አርባ
እሺ። ስለ ጉዳይ መረጃ ከየት ነበር የሰሙት?
እኔ አንድ ዘመዴ ናት የሰጠችን ቁጥሩ። በፈለግሽው በምትፈልጊው እንትን ይቀጥራሉ ብላኝ ቁጥራችሁን የሰጠች
ም፣ መልካም እሺ፣ እ?
መልካም እሺ። ሙሉ መረጃዎትን ተቀብያለሁ።
እሺ።
ነገር ግን የወደ ስራ ገበያው ለመግባት ግዴታ በአካል ቢሮ መተው መመዝገብ ስላለብዎት የት ነው የት ነው ልምጣሽ?
አይ ቢሮችን የሚመጡት እኛ ደውለን ቀጠሮ ስናስይዞት እና ስንጠራዎት ነው።
እሺ እ፣ በተጨማሪም ቴሌግራም ቻናል አለን። link ኡን አለ።
እልክልዎታለሁ።
አለ አዎ።
እሺ፣ አሉት ቴሌግራም አዎ።
ቻናላችን።
አዎ፣ እሺ፣ አዎ።
በእሱ እሱ ጋር post የምናደርጋቸው ስራዎች በመከታተል እሺ በአካል መጥተው እንዲመዘገቡ እናደርጋለን ማለት ነው።
እሺ እመቤት፣ እሺ እሺ እሺ፣ መልካም ቀን።
እሺ እሺ አመሰግናለሁ። አሜን ለሁላችንም።